ሄሎ አገኘ ጤና ይስጥልን ቤት ቤት
አዎ ሰላም ነው አገኘ እንትናው የምለው አሁን ማን
አገኘ አይደለም ምንድን ነው አንድ ሺው አንድ ሺው ድበስ እያረከው እንትን እያረከው አፕሩቫል አፕሩቫል ነው
አይደለም ትናንትና ወራ ነው
የ- አሁን ደውለህ ነበር እንዴ
አዎ ደውሎ ነበር እኮ እሺ ቆይ ሀሚ ሎራ ሄሎ እሺ ምንድን ነው
እ፣ ትናንትና ወራው እ፣ አንድ ሺህ ያወጣው አኮንት አልገባም
በዚህ ስልክ በደወልክበት
አዎ መቼ ነው
ትናንትና ወራ
ታች ታች ነው ታች ነው ታች ነው ይርኩኝ አሁን አለ እሺ አንድ ሺህ processing ላይ ነው ለሻፓ አሳውቅልሃለሁ እሺ
እሺ ደግሞ ትናንትና ማታ ስምንት መቶ deposit ታረከው አልገባም
ስምንት መቶ
አዎ በሀያ ሁለት ትናንትና ነው አይደለ
አዎ ወደ ዜሮ ዘጠኝ አስራ አምስት ሰማንያ ስምንት ሀምሳ አምስት ሰባ ሰባት ነው አዎ በቃ አዎ።
ገብቷል ወደ እሱ እሺ check አድርገው
እሺ እ፣ አንድ ሺው ደግሞ እ፣ አኮንቱ ገባ አሳውቅልሃለሁ እሱ ትንሽ ጠብቀኝ እሺ እሺ
እ